ጤና ይስጥልን። ቤት ቤት ረዴት ነው የምንለብደው
ትናንት ማታ የተጫወት በጣም ገንዘቤን ቆራረጠው።
ማለት ነው።
ዲፖዚት ስለው አይገባም ዲፖዚት ስለው አይገባም እና እ
ዲፖዚት ያደረግና ግን አይገባልኝም ቤት ቤት አካውንት ላይ ነው የማይገባው።
አ- ወደ ቴሌብር ስልክ ማለት ነው ኦኬ ወደ ቴሌብር withdraw።
ምንድን ነው የሚል confirm ነው የሚለው።
withdraw ሳደርገው አይገባም። አንዴ አንድ ሺህ ብር የቤት አንዴ ስ- እሺ ቆይ check ላድርገው። የቤት ቤት ቁጥር አሁን የደወልክበት ነው።
አዎ hello
check እያደረኩልህ ነው። እሺ አንድ ይጠብቀኛል። እ ትናንትና ነው አይደለ?
አዎ ለሊት እ፣ ማታ።
አዎ አንድ ሺህ ብር እና ሁለት ሺህ ብር ዊዝዶ አድርገዋል።
አዎ ከዛ ስምንት መቶ ብር እና አንድ ሺህ ብሩ ነው ያልገባልህ።
አልገባም እሱ አዎ እ፣ confirm አድርጌልሃለሁ ገብቶልሃል። እሺ አሁን check አድርገው
ወዴት ነው የገባል? ወደ ወደ ቴሌብር account።
ወደ ቴሌብር አዎ ወደ ቴሌብር confirm መደረግ ስለነበረበት ነው። ገባልህ?
አዎ ገብቷል ይላሉ። እንደገና ደግሞ መጀመሪያ ላይ ደግሞ ሁለት መቶ ብርና ሶስት መቶ ብርም ነበረ
deposit ነው ያረከው ዊዝዶ ነው ያረከው?
withdraw አደረኳቸው።
ሁለት መቶ ብር ዊዝዶ በ- ወደ ቴሌብር አይቻልም። እ፣ ቆይ ወዴት እንዳደረግከው check ላደርግልህ።
አንድ ላይ ሁሉንም check አድርጊልኝ የትላንቶቹ እሺ የትናንትና ሁለት መቶ ብር ነው። ስንት ነው አልከኝ? ሁለት መቶ ብር አይታየኝም። ሶስት መቶ ብርም አይታየኝም።
አይታይሽም?
አይ አይታየኝም። የትናንትና
ሌላ ስንት ብር አለ? በጣም አት- እንትን ብሎ ነበር ትናንት system ኡ።
በቃ ዊዝዶ ያደረግከው አንድ ሺህ ብር እና ሁለት ሺህ ብር ነው። እሱ ገባልህ ገብቶልህ ነበረ። አንድ ሺህ ብር እና ስምንት መቶ ብር ደግሞ confirm አድርጌልሃለሁ እኔ።
እሺ እሺ እሺ እሺ። ለደውሉ እናመሰግናለን። መልካም ቀን